እየደወልኩለት ነው። እሺ
ሄሎ ሄሎ ደጉ ሄሎ፣ አይ፣ አቤት።
ከኢንጆ የያዝከው order
አዎ እንዳሉ አሁንም አልሰጠሁም አይደል?
አዎ፣ account የለም።
ቴሌ ብር ብቻ ነው እንጂ በ CBE እሺ አይሉም። እሺ በቴሌ ብር ነው እንጂ በ CBE mobile banking አይቀበሉም። ወይ በቴሌ ብር ወይ ደግሞ በ cash እኮ እኔ እኮ እንዴት ላድርግ ብዬ እኮ ነው ታዲያ እኔ የደወልኩት።
እኮ ቴሌ ብር ያለው ሰው ቴሌ ብር ያለው ሰው ፈልግ ደጉ።
የት ወይ ሄጄ ደግሞ ልፈልግ በዚህ ካሽ ሰዓት?
የሚያቀብል ሰው team leader ጋር መፈለግ- ደውልለት ሂድ።
day off ነው እሱ። በዛ ላይ አ፣ ስልክ አያነሳም።
ስልክ እንዴት አያነሳም።
ላድርግ? አዎ
ወይ ለ area manager ን ቢሆን አሳውቅ እንጂ ወይ በ cash ወይ በቴሌ ብር ነው እንጂ በ mobile banking አይቀበሉም።
እኮ እሱ እኮ እኔም እኮ መፍትሄ እንድትሰጪ ነው አሁን የደወልኩት። እሱ እኮ እኮ ነግሮኛል ለ team እኮ።
leader ለ team leader አልኩ እኮ እኔማ። በቃ ለ team leader ንገረው።
ስልክ አያነሳም እሱ። እኔ ላድርግ?
area ሰዓቴ ማናጀር ነው ይላል።
area manager
ለእሱ ልደውል እሺ።